ጤና ይስጥልኝ ቤት ረድኤት ነኝ የምደርዳው
እሺ እንትን ውስጥ ወርቄ አየር ላይ ጠፋ።
እሺ አሁን የደወልክበት ቤት ቤት
ዜሮ ዘጠኝ እሱ አይደለም
እሺ ንገረኝ።
ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ሀያ ስምንት ሀያ ስምንት ስልሳ ሶስት ስልሳ ሶስት ሀምሳ አንድ ሀምሳ አንድ ስንት ብር ነው?
ስድስት ሺህ ምናምን ነው።
ስድስት ሺህ
አ
ወደዚሁ የቴሌብር account ነው።
አዎ
confirm አድርጌላለሁ። እሺ ትንሽ ጊዜ ይገባል።
እሺ